ሄሎ
ሄሎ ሰላም ጤና ቤት ቤት አ ቻፓ ላይ ብዙ ህዝብ አልጠይቅ processing እያለ ይኸው መቼ ነበረ ያዘዝከው?
ትናንት ትናንት ማለት
እ ስንት ብር ነበረ?
ሰባት መቶ ብር በዚህ በደወልኩት ስልክ ነው።
okay check አድርግ፣ ልጠብቀኝ አንዴ።
ተራስ
ሰባት መቶ ነው ያልከኝ?
አ
አዎ አሁንም process ላይ ነው የሚለው። ለቻፓ በድጋሚ ያሳውቅላለሁ። እሺ
እኮ እነሱ የእነሱ ስልክ ተሰጥቶ የነበረ አይሰራም ስልክ አያነሱም።
ስልክ አያነሱም። በቃ እኔ ድጋሚ አሁን አሳውቅላለሁ። እሺ
አሁን active ናቸው ይሰራሉ። እኔ አብሩ ፈልጌው ነበር።
አዎ ቴሌግራም ላይ ነው ምልክላቸው ያንተን transaction አዎ ተልኮ ነበር። ድጋሚ ልክልሃለሁ።
እሺ ስልክን ሞክርላቸው እስቲ ደግመክ ኧረ ሞከርኩ ሞከርኩ ሞክረላቸው ነበር።
አዎ በቃ እሺ እኔ አሁን አሳውቅላለሁ ድጋሚ